ሄሎ ጤና ይስጥልኝ። በምሽት
ሰላም እንዴት ነሽ?
እንዴት ነህ?
አለን እግዚአብሔር ይመስገን። የ information ኣችሁ አይነሳም እና ባለፈው እንትን ከፍዬ ነበረ ለሁለት ሰው የ stand-up comedy የ stand-up comedy ናት።
እሺ፣ በ link ኡ አስገብተዋል። ደረሰኝ አስገብቻለሁ።
ምንም ችግር የለም። በቃ ነገ ይምጡ ደረሰኝ ይዤ ይምጡና ነገ እዛው ቦታ ቲኬት ተሰጥቶ እዛ ይገባሉ።
ኦ እዛው ቦታው ላይ በቦታው ልምጣ። screenshot ነው የላኩት በስ- በስልኬ ቀጥታ የከፈትኩት።
ችግር የለም። እስኪ ብቻ ይኖር ችግር የለም።
ኦ፣ ስለዚህ እሺ በቃ እንደውላለን ምናምን ስላላችሁ ምንም confirm አላደረጋችሁንም ብዬ ነው።
አይ አይ እ፣ በቦታው ላይ ይምጡ። እሺ፣ በፊት ላይ ነበር እንደውላለን ያለው። ዛሬ ግን አስተካክለነዋል። በቦታው ይምጡ ብለናል።
okay በቃ አይ normally ውን ከገዛው almost አስራ አምስት ቀን ያልፈዋል።
እሺ እሺ ወንድሜ፣ ያው ያኔ እንደ አዲስ እንትን ለሚሉ እንደ
okay በቃ እሺ። ስለዚህ እዛው በር ላይ በር ላይ ምንም ችግር የለም።
ኢንተርኮንቲኔንታል አይደል?
ኢንተርኮንቲኔንታል አዎ፣ አዲስ ለሚገዛም አለ ለከፈለም አለ።
ኦ እሺ እሺ፣ አመሰግናለሁ።